Hello.
Hello ጤና ይስጥልኝ።
አብሮ ይስጥልን።
ከነማ መድኃኒት ቃሊቲ ምኑ ጋር ነው?
ቃሊቲ።
አዎ
እሺ፣ ቁጥር ልስጦትና ይደውሉ።
ቁጥርማ ተቀብዬ ነበር ግን ስልክ አያነሱም።
አዎ በቃ ሌላ direction ኣቸውን አያሳየንም፣ ቁጥራቸውን ብቻ ነው።
Okay ቁጥራቸው ዜሮ ዘጠኝ ቅድም በሰጠሁት ቁጥር ማለት ነው።
Okay እሱን አያነሱም በቃ።
አዎ፣ እሱ ነው ቁጥራቸው።